hello ሰላም ጤና ይስጥልን።
hello ሰላም ነሽ?
ሰላም እግዚአብሔር ይመስገን።
ትናንት order አዝዤ ነበርና እሺ ስምንት item አዝዤ የአራቱ ነው ኮድ የላካችሁልኝ።
በዚህ ቁጥር ነበረ ያዘዙት?
አይ አይደለም፣ ዜሮ ዘጠኝ ዜሮ ሁለት
እሺ ዜሮ ሁለት
ሰላሳ ሶስት ሰላሳ ሶስት አርባ አራት
ስለሺ በሚለው አዎ
የአራት እንትን ነው የደረሱት።
የአራት ነው የደረሰኝ። ስምንት ነው ያዘዝነው ግን እኔ ምን ነው የቀረቡት?
ቲማቲም፣ ድንች፣ ነጭ ሽንኩርት አንዱን እንግዛ
okay አዎ ገና status ላይ ስለሆነ ነው ይደርሶታል። እሱ
እኮ ማለት አንድ ላይ እንዲያወጡ ለአሁን ለዛሬ ነው የምንፈልገው እንዳያሳድሩት።
ዛሬ ነው የሚፈልጉት ሁሉም product።
አዎ ሁሉንም product ዛሬ ነው የምፈልገው okay ግማሹን እንኳን አልወጣሉትም።
እኮ ታዲያ ለምን በወዱ አጋጣሚ ትንሽ እጥረት ስለነበረ ነው warehouse
እኮ ወይ ነገ- ከሌባ ይደረግ ይሻል ነበረ። እኔ ለዛሬ ነው የምፈልገው okay ለፕሮግራም ነበር የሚፈልጉት።
ለፕሮግራም ነው የምፈልገው።
በቃ ወይም ያለውን ይቀበሉና የቀረውን ወይ ሪፈንድ ይደረግሎታል። ነገ መቀበር የማይችሉ ግን ከሆነ ሲስተማችሁን ማድረግ ነበረባችሁ።
ከመሸ ነበረ አሁን እንዴ አስራ አንድ ጨረሱት?
አረፍሽ እኮ ማታ ነው የጨረስኩት። በእርግጥ አዎ ማታ ማታ ከሆነ ላይ እኮ ነው እኮ እንደዛ ነው የደረጉት።
ቶሎ እኮ መጫ- ትንሽ አሁን ሰዓት በጊዜ ነው ነው ሁለቱ እንትን ያደረጉት። ሲስተሙ ይመለስ ስለነበረ ማለት ነው።
ኦኬ አዎ በጊዜ ከሆነ እንዴ አይቀበሉትም ማሳ ስለማይ ያድራል። ለዛ ነው። ኦኬ በ- ማድረግ የማይችሉ ከሆነ ይጠይቁ። ዛሬ ነው።
በጠዋት ያልኛል።
የት ነው ሎኬሽን?
ጠዋት ይመጣል። አዲስ የት ተፈሪ ነው ሎኬሽኑ?
ሳሪስ ሳሪስ እ፣ ደንበል ላይ ይመጣል።
ይመለሳል።
ከገርጂ ስለሆነ የሚመጡት
እና ከጮክ ነው በወደ ሰዓት እስክስት ድረስ ሊደርስ ይችላል። አዎ አ- እቃም ለሌላም እያስረከቡ ስለሚያል ነው።
እኮ ተደሎ አድሮ
ነገ ወይም እና የድሬ ቁጥር ሰጡትና ተወላዲ ያለው ነቃለን።